ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ሰላም ሰላም። እኔ የምልሽ አቤት
እንትን ላይ አስገብቼ ነበረ።
ከ CBE ወደ ቤት ቤት account ክ አስገባኸው?
አዎ CBE ብር ከዛ አልገባልህም አይደል?
አዎ በቻፓ በቻፓን የሞከርከው?
አዎ Sorry ትንሽ system fail አድርጎባቸው ስለሆነ ነው። የ deposit message ኡ ላክልን እንዴ ቴሌግራም ላይ ካልናል።
እ፣ ልላክ እንደዛ አዎ ከ CBE ብር ልክ ብር ሲቆርጥ የሚልክልህ text አለች አይደለ?
አዎ አዎ እሷንና CBE ብር የምትጠቀምበትን ቁጥር አንድ ላይ አድርገህ ቴሌግራም ላይ ላክልን እሺ እሺ እና check እናደርገዋለን። እሺ